ጤና ይስጥልኝ ቴስ በር መረጃ ማድረግ የምንወደው
ላይ የተፈልየ እስኪ የት ወደ የፈለጉት
ከአዲስ አበባ ባህር ዳር ደውል የነበር balance ዘግቶብኝ ነው። በሌላ እሺ፣ አንድ ደቂቃ ለነገ ነበር የፈለጉት አይደል?
ነገ ከሰ-
ከሰዓት በኋላ ያለ በረራ ለነገ እሺ። የከሰዓት በረራ የሚጀምረው ከቀን ስድስት ሰዓት ከአርባ አምስት ሲሆን ስድስት ሰዓት ከአርባ አምስት ሰባት ሰዓት ከሀያ ስምንት ሰዓት ስምንት ሰዓት ተኩል ስምንት ሰዓት ከአርባ ዘጠኝ ሰዓት ከአርባ አስር ሰዓት እና አስር ሰዓት ከሀምሳ እና ማታ አስራ አንድ ሰዓት ከሀያ ላይ በረራዎች አሉ።
የነገ ነው።
አዎ ነገ
እሺ አስር ሰዓቱ ይያዝልኝ።
የአስር ሰዓት እሺ፣ የአስር ሰዓት ከአስሩ በረራ ዋጋ አራት ሺህ አንድ መቶ ዘጠና ሶስት ብር ነው።
እ እ አራት ሺህ አንድ መቶ ዘጠና ሶስት ብር
እሺ እሺ። የ- ከዛ በላይ የዘጠኝ ሰዓት ነው ያለ።
እ- የማታ አለ የአ- የአስራ አንድ ሰዓትም አለ ከፈለጉ።
አይ ወደ ላይ እንጂ ከአስር ሰዓት በላይ እሺ እሺ፣ የዘጠኝ ሰዓት ከአርባ አለ የስምንት ሰዓት ከአርባም አለ።
አይ በቃ የአስ- የአስር ሰዓቱ ከአስሩ ይያዝልኝና እሺ የአስር ሰዓት ከአስሩ እ- book ላድርግሎት?
እ book ይደረግሎት?
እስኪ book ይደረግልኝ። እስኪ
እሺ ሙሉ ስሞቱን ይንገሩኝ ከነአያቶት።
አልማዝ አበበ እሺ እ- ትኬቱ እንዲ እንዲቆርጥሎት ፈልገው ነው?
እ እ ትኬቱ እንዲቆርጥሎት ፈልገው ነው?
አይ ተቆርጠዋለች እንትን የላክላትም እንጂ
እሺ አይ ይኸውልዎት አሁ- አሁን book ከተደረገ ማለት ቶሎ የማይከፈል ከሆነ cancel ያደርግቦታል። በአንድ ሰዓት ተኩል ውስጥ ካልተከፈለ cancel ያደርጋል። ለዛ ነው።
እኮ ላክልኝ።
ስለዚህ እሺ አሁን book ይደረግሎት?
አ፣
እሺ የተጓዡን ስም ይንገሩኝ።
አልማዝ አበበ ደሳለኝ
አልማዝ አበበ ደሳለኝ
ደሳለኝ። እሺ ቴሌግራም ይጠቀማሉ?
አራት ጠቀም
ታዲያ እሺ ክፍያ ዛሬ ነበር የሚላከው።
እኮ ታዲያ text አድርግልኛ መክፈያውን
እ
መክፈያውን text አድርግልኛ
እርስዎ ታዲያ ከከፈሉ በኋላ screenshot ኡን እንዴት ያደርጉልኛል? እንዴት ይልኩልኛል?
አሀ አንተ ነህ የምትልከው አዎ
በቃ እሺ ልደውል ቴሌግራም ባለብ ቴሌግራም ይጠቀማሉ ማ- ወይ ደግሞ ሌላ አካባቢ ወሰድ ቴሌግራም የሚጠቀም ሰው የለም?
እስኪ ልፈልግና ልደውል
እሺ ወይ እንደ- እንደዚህ አድርጉ። እንደዛ ደግሞ ካልሆነ ሌላ አማራጭ እንፈልጋለን።
እሺ
እሺ